የማለዳዋ ናፋቂ ፀሐይ ይደሰታል ልቤ ሁሌም አንቺን ሲያይ እንደ ሌቷ ብርሃን ልክ እንደ ጨረቃ ከሰው መሃል ልቤ አንቺን ይወድሻል በቃ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ፍቅርሽ ነግሶ አይሎብኝ ብዬ ስልሽ መላበኝ የኔ ደስታ ሙሉ የሚሆነው ብዬ ስልሽ የኔ ብትወኝ ነው። ምነው ጎራሽ ውዴን ስሞን ባንቺ ፍቅር እኔ እንዲህ ስሆን ከልቤ ነው የምወድሽ እሺ በይኝ ውዴ ባክሽ ቃል ባልሰማ ካንደበትሽ ይህን ሰሞን ዳምኗል ፊትሽ እስኪ ዛሬ ደስ ቢለኝ ውዴ ፍቅሬን ተቀበይኝ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ እንደ ማለዳዋ ናፋቂ ፀሐይ ይደሰታል ልቤ ሁሌም አንቺን ሲያይ እንደ ሌቷ ብርሃን ልክ እንደ ጨረቃ ከሰው መሃል ልቤ አንቺን ይወድሻል በቃ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ሳላስበው ልቤ ቢረታ ባንቺ ፍቅር ሳጣኔ ፎይታ ከልቤ ነው የምወድሽ ስልሽ ምነው ምላሽ ሰተሽ ደስ እንዲለኝ ውዴን ስሞን ፍቀጅልኝ እኔ አንቺ እንድሆን እንደው ባክሽ በፈጠረሽ ያንቺ ልሁን ውዴ ባክሽ ቃል ባልሰማ ካንደበትሽ ይሄን ስሞን ዳምኗል ፊትሽ እስኪ ዛሬ ደስ እንዲለኝ ውዴ ፍቅሬን ተቀበይኝ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንዴ